Hello? Hello?
A ver ሄሎ ጤና ይስጥልኝ።
ተደውሎል ነበር ወደ ፊሊምስቶኖም ስደውለው ነበር።
እ እ ፊሊምስቶኖም ስደውለው ነበር ሰማንያ አንድ ሰማንያ ስምንት ላይ።
አዎ አዎ እሺ መረጃ ፈልገው ነው።
አዎ
የት አካባቢ ነው ያሉት? አዲስ አበባ ነው ክልል ነው?
እኔ ዛራ ነኝ። ዛራ ጎፋ
እሺ፣ እዛው ባሉበት ሆነው በባንክ በኩል መጨረስ ይችላሉ። እ፣ አንድ አክሲዮን ሰባት መቶ ሀምሳ ብር ነው የሚሸጠው። አንድ ሰው ደግሞ እ።
ሁለተኛ መግዛት የሚችለው መ- መቶ አክሲዮኖችን ነው ከሰባ አምስት ሺህ ብር ጀምሮ።
ቆየሁ እኔ እንደ ካፌ ላይ ነው የሆነ ቦ- ቦታ ወጥቼ ልደውል እ፣ እሺ እሺ ይቻላል።
እሺ